ሄሎ ሄሎ ወይ ዲቡ፣
አቤት።
አረ ብሩኬ እኔ ስልክሽን አታውቅም ወይዬ ብሩኬ እኮ- ወይ የኔ ነው እንዴ? አላየሁትም። ፀሐይ ላይ ሆኜ ዝ- ሲጠራ ዝም ብዬ ነው ያነሳሁት።
አ፣ ይሄ እኮ ስልካችን ነው።
እሺ ሻዋ የኔ ይሆነ።
ቢያንስ።
እሺ ወይ ዜና ደውልሽልኝ ቆየህ ነበር።
እኮ አዎ።
አ፣ የሆነ ስራ ነበርና።
እኔማ አልመጣ ካልመጣሁ ልጠብቅህ ነበረ። መጥቷል ሲሉኝ መጣሁ። በቃ አረ ዝም በይ እባክሽ፣ ሀይ ሳትሉኝ ትሄዳላችሁ እንዴ? ትገርማላችሁ።
አልኩህ እንዴ በመስኮት አረ ቻው ዲ እንትናስ ማን እ፣ ረዱ እረዳለች።
አረ አገናኝ አብረን ነን። እሺ ስማማ ብሩኬ፣ ወይ በቢጫ sticky note አ፣ እሱን- ስልክ አለ፣ አ፣ ሁለት ምንድን ስልክ።
ነው? አ፣ እንትን agent መሆን ፈልገው ነው። እሺ በዛኛው ስልክ ለናቲ text አድርገውለት okay።
አውራቸው።
እሺ አውራ።
agent መሆን የሚፈልጉ ናቸው።
እሺ እሺ እሺ እሺ እ፣ ስልክ ይዘሻል?
በቃ እደውልላታለሁ፣ ችግር የለም።
እ፣ ቡራው ወይ አንቺ እ፣ ሄ- ሄድሽ እንዴ?
ሄድኩኝ እኮ ጠብቄ ጠብቄ።
okay አይ በቃ እሺ፣ ነገ እንገናኛለን።
በቃ እሺ፣ ነገ ማን ነው ከሳት እሺ agent ኦች ና- agent ኦች እ?
ናቸው ወይ ቢያት እነዚህ agent ኦች ናቸው።
ዲቦ ዲቦ agent ኦች ናቸው ወይ? አዎ okay እሺ።
መሆን የሚፈልጉ መሆን የሚፈልጉ ናቸው።
አዎ።
እሺ እሺ እሺ እሺ እሺ እሺ
ወይ ፓስወርድ ፓስወርድ